ተቋረጠ።
ኦክሲጅን አልቆብኝ ነው። አረፋ እየሆነ አስቸገረኝ። ራሱ
እሺ TIN number ኡን ነግሩኛል።
ዜሮ
እሺ ሃምሳ ሁለት እሺ ሰማንያ ሰባት እሺ
አምስት ሀያ አምስት አምስት ሀያ አምስት አምስት ሀያ አምስት
እሺ በጣም አይጠበቅም። ትንሳኤ ሆቴል ነው ደንበኛችን።
አዎ
እሺ ኦክሲጅንም አልቆቦታል ማሽኖቱም I think ተበላሽቷል ነው ያሉኝ።
አዎ አረፋ እየሆነ አስቸገረኝ።
እሺ እ ስሞትን ማለት ሰሞኑ ሰሞኑ ቤት ፈረሳ ነበረ። ወደ ውስጥ አስ- ገብቶ ነበረ። ለዛ ነው መሰለኝ አስቸገረኝ። ቤት እየፈረሰ ወደ ውስጥ አገ- አስገብተነው ነበር።
እሺ ስሞትን ይንገሩኝ ማለት ነው።
መስፍን ስራ ነኝ።
እሺ ስልክ ቁጥር የደወሉበት ላይ ያለው
ያው ያው
የት አካባቢ ነው የሚገኘው?
ሰፈራ ሰፈራ አሊግራ ደበላ
ደንበኛችን የት አካባቢ ነው የሚገኘው ቤቱ?
አሊግራ አደባባይ ጋርመን አትጠራው
እሺ ጋዝ አልቆብኛል ነው አይደል?
አዎ አዎ
እስማኤል
ምራ የተሰሩ አያስቀደመው ዛሬ ደንበኛ ጋዝ ዛሬ አልቀደም አልቆብኛል ዛሬ ነው አይደል?
አልቀደም ናሽ
ጋዝ ዛሬ የለኝም ነው አልቀደም።
ያለኝ። ይቅርታ ድምፁ ይቆራረጣል በጣም።
አዎ አዎ አዎ ኦክሲጂን የለኝ
እሺ የሚከታተሉበት ኔትወርክ ቁጥር ስለምሰጥ መስመር ላይ ጥሩ ደንበኛችን መስመር ላይ ነው። እሺ አዎ የትኬት ቁጥሮችን የያዙ አስራ አምስት
አስራ አምስት
ሁለት
ሁለት ሰላሳ
ሰላሳ
አዎ አስራ አምስት ሁለት ሰላሳ በሶስት ቀን ውስጥ ካልመጣለት እኛ ጋር ደግሞ ደውለው ቅሬታ ያቀርባሉ። ምን ሆነብኝ ነው ያሉኝ? ማሽኑ ማሽኑ አረፋ እየሆነ አስቸገረኝና ኦክሲጂን የለውም
እሺ እሱንም መዝግቤ አንድ ላይ አስተላልፍልዎታለሁ። የምረዳዎት ነገር አለ። ስለደወሉን እናመሰግናለን። አገልግሎት አድርሰን ሰብና ስቴት ከምሰሙድን ባላስቀምጠ መልካም ቀን